ነቃሁ ቤት ተዘጋጀ ስራ ገባሁ ብር ይዟል ልጄ ትዳር ትዳር አይ ሁሌ ብመኘም ካልታደሉ ለካስ ሚስት አይገኝም ወይ አልጋዬ አይ ጠብቅ ሳሰለች አንዴ ቀናት አይ ታርፈብኳለች ለምኝተውማ አላልኩም ሰለቸኝ አልቀናኝም እንጂ አምላክ አላደለኝ ጠይማ ሰበሳይ ጥቁር ከቀዳማ ያልሞከርኩት ያለም በዚህ አልታማም ጎጆና ጥሩ ብር የተዘጋጀ ይብላት የተነጠፈ አልጋ የተመቻቸ ይብላት እቼኔ ቢጤዋ ትዳር ፈላጊቱ ገብታ ትተኛበት እድለኛይቱ ጎጆና ጥሩ ብር የተዘጋጀ ይብላት የተነጠፈ አልጋ የተመቻቸ ይብላት እቼኔ ቢጤዋ ትዳር ፈላጊቱ ገብታ ትተኛበት እድለኛይቱ ልክ በቃሁ ቤት ተዘጋጀ ስራ ገባሁ ብር ይዟል እጄ ትዳር ትዳር ሁሌ ብመኝም ካልታደሉ ለካስ ሚስት አይገኝም ወይ አልጋዬ ጠብቅ ሳሰለች አንዴ ቀናት አይ ታርፈብባለች ቢያስመካም በእጅጉ ቢያዝናና ቢያኩራራ ኪስ ያሳበጠ እንጂ ገንዘብ ቤት አይሰራም የትዳር ጓደኛ ሕይወት ካልታደለ ጎጆም ጎጆ አይሆን ኑሮም ኑሮ አይደለም እንደኔ መረራት ድንገት ካገኛችሁ የአፈላላጊ ትከፈላላችሁ። ጸሎቴን ስማና አምላክ አድለኛ የምታጎርሰኝ ነጭ ጤፍ ከማኛ። እንደኔ መረራት ድንገት ካገኛችሁ የአፈላላጊ ትከፈላላችሁ። ጸሎቴን ስማና አምላክ አድለኛ የምታጎርሰኝ ነጭ ጤፍ ከማኛ ከማኛ ከማኛ ከማኛ ልክ በቃሁ ቤት ተዘጋጀ ስራ ገባሁ ብር ይዟል እጄ ትዳር ትዳር ሁሌ ብመኘም ካልታደሉ ለካስ ሚስት አይገኝም ወይ አልጋዬ አይ ጠብቅ ሳሰለች አንድ ቀናት አይ አርፈብኳለች ወንድ ልጅ ጎጆ ሲያማሙቅ ሲያደራ የቤተሰብ ጋሻ ተብሎ ሲጠራ ሰፈሩን ግቢዮ ሲያስከብር ሲያደራጅ በአዳም ያኮራል እንኳን የቅርብ ወዳጅ ጎጆና ጥሩ ብር የተዘጋጀ ይብላ ያችን ቢጤዋ ትዳር ፈላጊ